ጤና ይስጥልኝ። ዳዊት ነው የምቆንበለው።
ሄሎ ሄሎ ስለዚህ ስተኛ ዳዊት ነኝ የበኩትን ደግሞ
ኦኬ እንትን ነበረ ኪክብር ላይ ዲፖዚት ማድረግ በላይብራሪ አልሰራ ብሎ ነበርና ስለዛ ነው።
እሺ አሁን ያጋጠሙት አሁን ያጋጠሙት አሁን ነው እቲ ቴሌብር ነቀመ ግን በአሪፍ ለመክፈል አይቻልም። ፊት ለማድረግ ዊዝድሮ ወይስ ዲፖዚት ማድረግ ነው ያሉት? ዊዝድሮ ሲያደርጉ ወይስ ዲፖዚት ሲያደርጉ ነው?
ዲፖዚት ዲፖዚት ላይ
እሺ እባክዎትን በዚህ ቁጥር ነው ወይስ በሌላ በዚህ ቁጥር ቁጥር ነው?
በዚህ ቁጥር
እሺ እባክዎትን በቴሌ ብር የተመዘገቡትን ውስብኝ ገ